ጤና ይስጥልኝ hello ቪዛ ጆሀና ነኝ። እባክዎ ምን አይነት የጉዞ መረጃ እንስጥዎ?
ፓስፖርት ምናምን ፈልጌ ነበረ።
ምን አሉኝ ደንበኛችን?
ፓስፖርት ማውጣት ፈልጌ ነበረ።
እሺ ደንበኛችን እ ኦንላይን ነው ማውጣት የሚችሉት። ፓስፖርት ኦንላይን ቀጠሮ ይይዛሉ። site ኡን ልንገሮት
እሺ ደብሊው ደብሊው ደብሊው ዶት እሺ Ethiopian passport services dot
እሺ
GOV dot ET።
OK እሺ አመሰግናለሁ።
እሺ ደንበኛችን ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ አመሰግናለሁ።